ሌላ
ሌላ
ሚዲያ ነው።
አዎ እሺ እኔ የምደውለው ከ We Plus Solution የሚባል ድርጅት ነው።
ከምን ድርጅት?
We Plus
Okay እሺ።
እ ድርጅቱ አንድ app develop አድርጓል እና እዛ ውስጥ ከአርባ በላይ የሚሆኑ service የሚሰጡ እ ይይዛል እና እ አንደኛው የእናንተ አይነት ሲሆን እዛ ላይ እናንተ በነፃ በ- ም- እንድትመዘገቡ ነው። ምዝገባው በነፃ ነው። እ promote ማድረግ ትችላላችሁ እዛ ላይ ሱቃችሁንም እና ግብይት መፈጸም ትችላላችሁ እና ፈቃደኛ ከሆናችሁ እዛ ላይ እንድትመዘገቡ ነበር
ምንድን ነው ማለት? ጥቅሙ አልገባኝም።
እ ጥቅሙ አልገባኝም።
እ እናንተ እዛ ላይ app ስትመዘገቡ ሰው በቀላሉም ያገኛችኋል። እ delivery ም ከእናንተ ከፈለገ እኛም እናደርጋለን ማለት ነው።
Okay Online ላይ ግብይት እንድታደርጉ።
በነጻ ታደርሳላችሁ ነበር?
አዎ በነፃ ነው የምናደርሰው።
Okay። አይ እኔ እንደዚህ አይነት ነገር እሰራለሁ፣ ግን እ ማለት ደንበኛ delivery የሚያቀርቡ ሰዎች የራሳቸው አላቸው።
እኛ ለ delivery ማቅረብ እንችላለን። አዎ።
Okay እናንተ ምንድን ናችሁ ስማችሁ?
We Plus የሚባል
እም፣ እሺ እና ከመዘገብሽ ምንድን ነው እኔ ማድረግ ያለብኝ?
እ ለመመዝገብ ነው።
እም፣ እ አይ አንቺ መዝግበሽኝ እኔ ከዛ በኋላ የማደርገው ነገር አለ?
አዎ እ አንዳንድ ምንድን?
የምትሞያቸው ነገሮች አሉ።
እ፣ እ፣ ምን?
የምትሞያቸው ነገሮች አሉ እዛ ውስጥ app ውስጥ ማለት ነው ስትመዘገቢ። እ እም።
አንደኛው document ነው። ፈቃደኛ መሆን እንትን የንግድ ፈቃድሽን መሙላት አለብሽ። እ ሌላው ደግሞ ከስንት ከ በሳምንት ውስጥ ከዚህ እስከዚህ ቀን የሚለውን ነገር ሞልተሽ ሰዓቱንም ትሞያለሽ ውይ ይቅርታ፣ እኔ እንደሱ ከሆነ እድሜ ገና ነው።
ማለት ገና ነኝ፣ አስራ ሰባት አመቴ ነው።
ነው።
አዎ እሺ ሱቅ የላችሁም እንዴ?
የለንም።
እሺ በቃ እም፣ እሺ፣ አመሰግናለሁ።
ችግር የለም።